ቃ ኪዳነ እግዚአብሔር ቤት ምንደርደው
withdraw ውን ብዬ አንድ ሺ አንድ መቶ ቴሌ ብር ላይ ቀንሷን ግን አልገባም።
የመቼ ነው?
አሁን አሁን ለሰላ ሃያ ደቂቃ በፊት።
እሺ፣ በዚህ ስልክ ቁጥር ነው ቤት ቤት የሚጠቀሙት?
አዎ አሁን ነው አምስት ደቂቃ ምናምን አምስት ሰኮንድ ይሆናል ነው።
እሺ፣ አንዴ በመስመር ላይ ጠብቁኝ። እሺ ጀመር መላክ
ምን አልሽ?
ስንት ብር ነበር ያሉኝ? ይቅርታ አንድ ሺህ አንድ መቶ hello፣ አንድ ሺህ አንድ መቶ ነው ያሉኝ እኮ አሁን ገብቶሎታል እኮ check ያድርጉት።
ያደረገዋል እሺ፣ መልካም ቀን። እሺ።